ሄሎ ጤና ይስጥልኝ። ይችላል ጤና ይስጥልኝ።
አብስለኝ አይ፣ ቅድም ደውዬ ነበረ
okay፣ አውጥተሻቸው።
ተቋርጦብኝ ነው። አዎ እሺ እሺ፣ አንዴ ልስጠልሽ። ቆይ
እሺ
ሄሎ አሽሪ አሽሪ ሄላ
እሺ መሰረት ነሽ?
አዎ መሰረት
እ፣ ድምፅሽ አይሰማም እ?
አሁን አይሰማም?
ሄላ አሁን አይሰማም? ይሰማኛል የኔ
ሄላ ይሰማኛል የኔ አሁን ይሰማኛል ያንቺ ይሰማል፣ ቅድም አይሰማም። እሺ አንቺ ድምፅ ይሰማል። እንደ ቅድሙ መቆራረጥ እንዳያጋጥመው አዎ balance ምንም አለው?
ማድረግ አልችልም። አዎ ሀምሳ ሀምሳ ብር ነበር እንግዲህ መቶ ሀምሳ ብር ካርድ ነው እስካሁን ድረስ ስጠቀም የነበረው አዎ እንትን ነው አስራ አምስት ብር ነው ብዬ ነግሬሽ ነበር በደቂቃ እኮ የሚቆጥረው አስራ አምስትም ቢሆን እኮ ሁለት ደቂቃ አውርቼ እኮ ነው የዘጋው ቅድም እኮ ቢሆን።
አዎ፣ በቃ አዎ እሺ፣ አሁን ወደ ስለዚህ ጉዳዩ እንግባ። እሺ አሁን አሁን- እሺ፣ እሺ፣ እሺ፣ እሺ።
ሶር ነፍሰ ጡር ነኝ ብለሽ ነበር አሰሪና አዎ ሰራተኛ የግል አዎ እና ስድስት ወር የስድስት ወር ነፍሰ ጡር ነኝ።
እሺ፣ የሶስት ወር ደሞዝ ከፍለው ማባረር ነው የፈለጉት እነሱ እሺ፣ እና ይችላሉ አይችል የሚለውን ነገር ነው እሱን ለማወቅ ነው።
እሺ እ፣ መቼ ነበር የተቀጠርሽው?
almost ወደ ሰባት ወር አካባቢ
ሰባት ወር ነው ከተቀጠርሽ።
አዎ አዎ
እሺ ስለዚህ እነሱ በዋናነት መስጠት ያልፈለጉት የእርግዝና የወር ጊ- ጊዜሽን ነው ማለት የምታርፊበትን ጊዜ ነው እ፣ መስጠት ያልፈለጉት። በምክንያት ነው የሶስት ወር እ፣ ሰጥተው ለማሰናበት የፈለጉት።
ምንም ምክንያት የላቸውም። ዝም ብለው ነው ከመሬት ተነስተው ነው ሶስት ወር ደሞዝ ወስደሽ ልቀቂኝ ያሉ።
okay እህ። የ- ያልሰራሽበትን ማለት ነው አይደል? ከፊት ለፊት ያለውን አዎ እሺ ቋሚ ነበርሽ ስትሰሪ?
አዎ ቋሚ ነበርኩኝ።